ጤና ይስጥልኝ።
ሄለው ጤና ይስጥልን።
አብሮ ይስጥልን አባት ምን ልርዳዎት?
ሚናሮል ስፓ ሰምታችሁ እንዴ?
ም- ምን አሉት? ሚናሮል
ሚናሮል ስፓ እኮ ሮሚ ስፓ ነዋ።
እ የሮሚ ስፓ አይደለ? ሚናሮል ላይ ያለ ሮሚ ስፓ። ይጠብቁኝ። እሺ ይጠብቁኝ አንዴ። እሺ የያዙ አባት
እሺ ዜሮ ዘጠኝ ሰባ ሰባት
አንዴ ዜሮ ዘጠኝ ሰባ ሰባት
እደጃለሁ እደጃለሁ
ዜሮ ዘጠኝ ሰባ ሰባት ስልሳ ዘጠኝ
ስልሳ ዘጠኝ ሰባ ሰባት ስልሳ ዘጠኝ
ሰባ ሰባት ስልሳ ዘጠኝ አዎ ተቀያሪ ከተለዩ ልስጥዎት እሺ
ዜሮ ዘጠኝ አስራ አንድ
አስራ አንድ ሰማንያ
ሰማንያ ሰባ ሰባት ስልሳ ዘጠኝ
ሰባ ሰባት ስልሳ ዘጠኝ
እሺ እሺ እሺ